ጤና ይስጥልን የበረራ መረጃ ማዕከል እባክዎት ምን እንርዳዎት?
ሰላም hello ጤና ይስጥልን።
ፌስቡክ ላይ ምናምን አይቻችሁ ነው እና እንትን ፈል- መረጃ ፈልጌ ነበረ። ማለት ሻንጣ ጠፍቶብኝ ነበረ የሆነ flight ላይ እሺ እና almost ሶስት ወር ሆነው ፋይል ተከፍቶ ምናምን ምናምን ነበረ፣ ግን ምንም እንትን እያልኩኝ አይደለም እና እ፣ ማማከር ምናምን የሚል ሳይ እም፣ ሞክር ብዬ ነው።
እ፣ እሺ አንድ ላይ ይጠብቁኝ።
እሺ
እ፣ hello ደንበኛችን ይሰማል።
እሺ ሰማ- እ፣ እሺ ይቅርታ ስላስጠበቅኩት እ፣ ይኸውልዎት እ፣ የጠፋብዎት ሻንጣ ማለት ስልሳ ሰባት ሰማንያ ሰባት ላይ ኢዚ ነው እሺ ማናገር የሚችሉት እኛ ይህንን አገልግሎት መስጠት አንችልም። ስልሳ ሰባት ሰማንያ ሰባት ላይ ደውለው tag number ዎን ይዘው ይደውሉላቸውና እነሱ
እ፣ ET አይደል ET አልነበረም ኤምሬትስ ነበረ በኤምሬትስ ነው እ፣
still እንደዛም ቢሆን ET ን ነው ማናገር ነው።
የሚችሉት። አዎ እሺ እሺ እኛ ያው የበረራ መረጃ ስለሆነ የምንሰጠው።
እሺ እሺ እሺ ያልረዳሁት ነገር አለ።
በቃ አመሰግናለሁ።
እሺ ደውል፣ እናመሰግናለን። መልካም ቀን።